ሄሎ ሄሎ ቫለሪ፣ እ እንዴት ዋልክ?
እ ሰላም ገነት ነኝ። እንዴት ዋልክ አልኩኝ።
እንዴት ዋልሽ ገነት?
እግዚአብሔር ይመስገን። ደውዬልህ ነበረ አታነሳም። ቤት ቤት ውስጥ እንጂ እኔ ነበር ራሱ መሰለኝ።
እንዲቀጠቀጥኩልሻል እንዴ ምሽ ታነሻለሽ?
አዎ፣ አይ ስልኬ ቻርጅ ዶሮ ነበረ ለዛ ነው ጠዋት ላይ አልነበረ።
በቢሮ ራሱ ደውዬ ደውዬ አ- አንዴ ብቻ ተነስቶ ትደውላለች አዎ።
አለ አለሽ።
አይ አልነበረውም ቻርጅ፣ ለዛ ነው ገና አሁን ቻርጀር ላይ አነሳው።
አይ በቃ እንዴት በስልክ- ሆንክ?
በ- በስልክ አልፏል።
በትክክል ተቀበሉ በስነ ስርዓት። በጣም ቆንጆ እ?
ውይ፣ እግዚአብሔር ረድቶሃል። አይ በጣም ቆንጆ አልኩኝ። የአስረኛ ክፍሉን ወሰዱት?
እንዴ የአስረኛ ክፍሉን ወሰዱት ወይ የአስር
እ?
hello ቫለሪ፣ የአስረኛ ክፍሉን ወሰዱት? የአስረኛ ክፍል አ- አልወሰድኩም። አይ የአስራ ሁለት ብቻ ነው።
የአስራ ሁለትን ብቻ okay።
እ?
እዛ በቃ ይሄን ለማወቅ ብዬ ነበር፣ status ክን ለማወቅ ብዬ ነበር የደወልኩት።
አይ እኔም ላሳውቅሽ ብዬ ነው። በቃ ሁሉ ነገር በቃ።
ጨርሰን እሺ መልካም በቃ እሺ፣ አ- አ- አሳውቅሻለሁ። አንተ እሺ።
የምጠይቅሽን ጥያቄ አለ ግን እጠይቅሻለሁ። ሌላ ጊዜ- ይቻላል። ምንድን ነው ጠይቀኝ፣ ችግር የለውም።
ሌላ ጊዜ ልትልሻል መልካም እሺ፣ ሰላም ደስ